ጤና ይስጥልኝ።
ጤና ይስጥልን። ጠብታ አምቡላንስ ጠብታ አምቡላንስ ነው።
እዚህ አንድ ታካሚ ነበረን ወደ ሚኒሊክ ለመውሰድ ብለን ወደ ሚኒሊክ አ፣ ከየት ነበረ?
እዚህ ሀያ ሁለት እ?
ሀያ
ሄዝ ሁለት ሆቴል ሄዝ ሆቴል የሚል
ሄዝ ሆቴል።
ሌክስ ፕላዛ ሌክስ ፕላዛ ጀርባ አ፣ okay urgent ከሆነ ግን አሁን ከሆነ የተፈለገው አምቡላንስ ስራ ወጥቷል እና ይቆይባቸዋል ምናልባት ምን ያህል ይቆያል?
እርግጠኛ አይደለሁም። እንግዲህ ለምርመራ ነው አምቡላንሱን ስራ ይላክ ነው so ትንሽ ሊዘገይባቸው ይችላል።
ሌላ አምቡላንስ company አለ እንዴ?
ምናልባት ስምንት አንድ ሁለት ሶስት ወይ አስፋላጊ ላይ እስቲ communicate አድርጓቸው።
እሺ።
እሺ